እሺ hello እሺ ጤና ይስጥልን በዚህ ቤት ቤቴን የምንረዳው?
account ነበረ የራሴን account መክፈት አልቻልኩም። ነበረኝ በፊት ግን ድጋሚ password ኡን ለመጠየቅ ብዬ register ምናምን ስለው የእናንተን password ላካችልኝ። ከዛ በኋላ የራሴን password ማድረግ አቃተኝ።
ይኸውልህ ልክ የእኛን password ስንልክልህ ማለት ነው እሺ ትገባበታለህ አይደለ?
አዎ ገባለህ ውስጥ እሺ ከዛ አዎ change password ትለውና ደግሞ
እሺ ውስጥ ትገባና profile የሚለውን ትነካና change password ትለዋለህ። ከዛ current የሚል ይጠይቅሃል። current ኡን እሺ።
እኛ message የላክንልህን ትሞላዋለህ። ተረዳኸኝ?
እሺ ከዛ አዲስ ደ- ከዛ new password የሚለው ላይ ደግሞ አንተ የምትፈልገውን አዲሱን password ትሞላዋለህ ማለት ነው።
አየ ከዛ በራሴ password በራስህ password ትጠቀማለህ ማለት ነው።
current የሚለው ውስጥ ገባና ማለት ነው።
እንትን ነው profile የሚለው ውስጥ ትገባለህ።
እሺ ከዛ change password የሚል ይመጣልሃል። password ን change ታደርገውና current የሚለው ላይ የመጀኛ የላክንልህን ትሞላና አዲስ ሲልህ አዲስ አንተ የምትፈልገውን ታስገባለህ ማለት ነው።
አይ ከዛ አመሰግናለሁ።
ይቀየርልሃል። ስለደወል እናመሰግናለን። መልካም ቀን።
አይ እሺ አመሰግናለሁ።